Nestlé Health Food, no comment. ሄሎ አይሰማም
ስፖርት ነው። እባክዎ ምን ልርዳዎት?
አይሰማም ይሰማኛል።
ሰላም ነው ሰላም ነው
ሄሎ አይሰማም?
ይሰማል።
እሺ ምን ልርዳዎት?
betting ስለሚጫወት ያ- እንትኑን ስልኩን ቁጥሩን ሲያስገባ password እምቢ ብሏል።
ስልክ ቁጥሩን ሳስገባ password እምቢ አለኝ።
አዎ፣ password password ህን ተሳስተህ እንዳይሆን፣ እ?
password ህን ተሳስተህ እንዳይሆን።
password የለኝም ነበር ከዚህ በፊት የሚጠቀም የመጀመሪያ ነው ተመጠቀም ማለት ነው።
እሺ እንደዛ ከሆነ ይመዝገቡ የሚለው ላይ ተመዝገቡ። መጀመሪያ
ከዛ በኋላ
ተመዝገብና ከዛ በኋላ login ታደርጋለህ። መጀመሪያ ይመዝገቡ የሚለው አለ አይደለ? ከላይ እሱን እሱ ላይ ጠብ ገብተህ አድርጌ፣ ፎርሙን ይሙሉት።
አዎ፣ ሰላም ከዛ በኋላ መልሼ እደውላለሁ። ካ- እንትን ካላደረገልኝ መልሼ እደውላለሁ። እሺ።